ሄሎ
ሄሎ፣ ጤና ይስጥልኝ ይስሐቅ ነኝ ከ Best Bet ምን ልርዳው?
አብረን ስትልን አይ ቁጥሩ አልበ- አርባ አርበር አለኛል ለዛ እኮ ነው።
እሺ ንገሩኝ cashier code ኡን እሺ አስራ ሶስት አስራ ሶስት ሀምሳ ሁለት ሀምሳ ሁለት ሰባ ሰባ ሰባ ሰባት ሰባ ሰባት okay ሁለት lost አለ፣ አንድ ደግሞ የተራዘመ ጨዋታ አለ።
እዛ አልበ- ገና ነው።
አዎ ገና ነው፣ ሀያ አራት ሰዓት ይጠብቃል።
እሺ አስራ ሶስት
አስራ ሶስት እሺ ሀምሳ ሁለት ሀምሳ ሁለት ስልሳ ዘጠኝ ስልሳ ዘጠኝ ስልሳ ስልሳ okay ይህም already lost ነው።
እ፣ ገና ነው እሱም አይ lost ነው lost ነው ሶስት ነው።
lost ነው። አዎ እሺ ያችኛውን ልጠብቅ አይደል?
አዎ ያኛውን እጅ ጠብቁ።
እሺ እሺ እሺ አመሰግናለሁ።
እናመሰግናለን።